በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ ሁሉን አዲስ አደርጋለሁ ይላል የሰራዊት ጌታ እግዚአብሔር። እንኳን አደረሳችሁ።
እንኳን አደረሰን እንኳን አደረሰን ለአዲስ ዓመት ለአዲሱ ዘመን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ለአዲሱ ዓመት ለአዲሱ ዘመን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ለአዲስ ዓመት ለአዲሱ ዘመን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ለአዲሱ ዓመት ለአዲሱ ዘመን እንኳን አደረሰን አጌጠ በአበባ ሜዳው ተሸለመ እንኳን አደረሰን በጠል በነጠብጣብ ምድር ለመለመ እንኳን አደረሰን ማሰማሪያዎቹ መንጋውን ለበሱ እንኳን አደረሰን ቀነን የሚያወጣ ማናለ እነሱ እንኳን አደረሰን እንኳን አደረሰን እንኳን አደረሰን ለአዲስ ዓመት ለአዲሱ ዘመን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ለአዲሱ ዓመት ለአዲሱ ዘመን እንኳን አደረሰን ሳርን ለእንስሳ ምግብንም ለሰው እንኳን አደረሰን አበቀለ ጌታ ከቸር ስጦታው እንኳን አደረሰን የሁሉም አይን አንተን ተስፋ ያደረገ እንኳን አደረሰን የዓለሙ መጋቢ በአንተ ተባረከ እንኳን አደረሰን እንኳን አደረሰን እንኳን አደረሰን ለአዲስ ዓመት ለአዲሱ ዘመን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ለአዲሱ ዓመት ለአዲሱ ዘመን እንኳን አደረሰን ደመናን ዝናቡን ለሰው ጥቅም ሰጠ እንኳን አደረሰን ፀሐይን አወጣ ዘመንን ለወጠ እንኳን አደረሰን ባለ ብዙ ምሕረት እግዚአብሔር ነውና እንኳን አደረሰን እድሜንና ጤናን ይጨምራል ገና እንኳን አደረሰን እንኳን አደረሰን እንኳን አደረሰን ለአዲስ ዓመት ለአዲሱ ዘመን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ለአዲሱ ዓመት ለአዲሱ ዘመን እንኳን አደረሰን አንጻን ከበረዶ አድሰን ጌታችን እንኳን አደረሰን በዋዛ ፈዛዛ ቀን እንዳልፈን እንኳን አደረሰን አበባን በሜዳን እንደምታስጌጥ እንኳን አደረሰን በቅዱስ መንፈስ እኛንም ለውጥ እንኳን አደረሰን እንኳን አደረሰን እንኳን አደረሰን ለአዲስ ዓመት ለአዲሱ ዘመን እንኳን አደረ